hello ጤና ይስጥልን Best Bet postponed የሆነ የሆነ ጨዋታ ምንድን ነው የሚሆነው?
okay ትኬት ነው።
አ- postponed ከሆነ ሀያ አራት ሰዓት መጠበቅ አለብህ።
እ-
hello እ- post ከዛ poned በኋላ?
ከሆነ አዎ ጨዋታው እስኪካሄድ ሀያ አራት ሰዓት መጠበቅ አለብህ። እሺ እንዲታረምልህ
ከሀያ አራት በኋላ ከሀያ አራት በኋላ ይታረምልሃል። ወይ cancel ከ- ወይ void የሚሆን ከሆነ void ይሆንልሃል። ወይ ጨዋታው ከተካሄደ ደግሞ ይታረምልሃል በጨዋታው result ማለት ነው።